እንዴት ነሽ? ሰላም ነው አለን እግዚአብሔር ይመስገን።
እንትን አራት ዓመት ነው ተወራርቼ ነበረ እና ብዙ እሺ አልገባልኝ
አሁን የደወልክበት ነው የሚስት ቤት ቁጥርህ?
አይደለም ቁጥሩ ልንገርሻ እሺ ንገረኝ።
ዜሮ አርባ ቆይ አንዴ ቅርታ። እሺ አርባ ሰላሳ ሰባት ሰላሳ አንድ ሰላሳ ሰባት ሰላሳ አንድ
ስልሳ ሰባት ስንት ብር ነበር አልከኝ?
አራት ሺህ አምስት መቶ ትላንት ነው?
ትናንትና ማታ ላይ ያው እሺ ትንሽ ጠብቀኝ መስመር ላይ።
ወደ ባንክ ነበር እሺ እንትን ያልኩት እሺ እሺ ጠብቀኝና ይልሃለሁ።
አጀንዳውን አገኘው የለም ይኸው ተ- ተጠራረገ ራሱ ቤት አዎ ግባ ሲል ክያለ እየጠራረገው ነው ዛሬ አለ ወደዛ አለ ሂላ እዚህ አካባቢ እያደረክ ነው ወይ ወይ እመቤት ኃይል ወደሚል አካውንት ነው የላከው የአቢሲኒያ ነው።
እመቤት ኃይሉ አዎ እሺ ወደ- በቃ ከዚህ ወደ ኮምፒውተር ባለቤት- ተደርገዋል ፕሮሰስ ላይ ነው እሺ ያለው።
እሺ ስለዚህ ትንሽ ጠብቀው ይገባላል።
ይገባላል።
ካልገባልህ ትንሽ ያውና መልሰህ እ።
ደውልና ለቻፓ እናሳውቅልሃለን።
ችግር የለም እሺ እሺ እናመሰግናለን። መልካም ቀን።